ጤና ይስጥልኝ ከኢትዮጵያ ሮዳስ ነኝ። ባኮመን ልርዳዎት?
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን። ባኮመን ልርዳዎት?
እ እንትን ነበረኝ ሲኦቱ ካስመዘገብኩኝ ሳምንት አለፈኝ እና ሊመጣልኝ አልቻለም። ምክንያቱም አላወቅኩትም እና እባክሽን ትበይ።
እ እዚህ ነበር ያስመዘገቡት ደንበኛችን።
እ የመስመር የስልክ ስማኑ ሚኪ ነው እና አዎ ህይወት የሚመለከተው እሱ ነው ስላሉኝ እሱ ጋ ነው የምነግረው።
እሺ ግን በጣም ተቸግሬ ተውሼ ነው የምጠቀመው ያለው።
እሺ ደንበኛችን BG ID ሊነግሩን ይችላሉ?
ID ይሄ በዚህ text በተላከው ላይ ያለው ነው አዎ BG ID እርስዎ ማለት ነው።
አስራ ስድስት አስራ ስድስት ስልሳ አራት
ምን አሉኝ ደንበኛችን?
ስልሳ አራት